ወንድሙ ገዳይ ጠቅሶ ማለታውን ደሜን መልስ ብለው ሰጡኝ ጠመንጃው ያየዋ ያየዋ ዋንዴና ምልሽ ደመላሽ ተብዬ ሰሞቶልኝ ባደ ያየዋ ያየዋ የአባት ጋርዳ የኔ አለ የኔ አለ ምን ለሆነ እንግዲህ ማለልኛ ምንሽራ ግጀ ተነሳው ስንቄና ሰንቄ ገና ደግጌ የኔ አለ መጀመርና ታጥቄ እጃለው እንግዲህ ወስኜ ጀንበሩ ሳይወጣ በወንድመን በደረስ አልመለስ እየመጣው ይመጣ ገና በልጅነት አድጌ ደመላሽ ተብዬ ትእዛዝ ልፈጽም ቁርጥ ነው የደረሰ ከስፍራው ደርሼ ለግቼ ተቀምጬም አይኔን ባለማመን የኔ ዓለም ፍቅርዬን ጀመር ከእሷው ጋር ደፋ ቀና የሚለው እኔ ጋር ለካ መልእክት አለው ሽለላው ፉከራው ተረስቶ ተያየን ጨለማው ነቶ የኔ ዓለም ከፊቴ ቆምሽብኝ ተሸነፍ ፍቅርሽ በለጠብኝ የልቤ አሁን ተረዳሁት አቀፈሽ ጠመንጀን ጠመንጀን ደረጃ ነው ሰያ እንደ መልካም ታሪክ እንደ ሀብት እንደ ቅርስ ለካ ላብራ ክፋይ ይሰጣል የደም ውርስ የወንድሙ ገዳይ ጠቅሶ ማለታውን ደሜን መልስ ብለው ሰጡኝ ጠመንጃውን ያየዋ ያየዋ ዋንዴና ምልሽን ደመላሽ ተብዬ ሰሞቶልኛል ያየዋ ያየዋ የአባት ካርዳ የኔ አለ የኔ አለ ምን ለሆነ እንግዲህ ማለልኛ በእንካ ሰላምታ ተነስቶ በተሰራ በዳ በውርስ ጥላቻ ልጆቹ ለምን እንጋር ፍቅር ካልሆነ የኔ ዓለም ደም እንዴት ይደርቃል? በቀል በረሃ ነው ሸንጎ አይደለ ይበልጥ ያራርቃል። በቃ ተዋደናል ከእንግዲህ ማንሆንም ደመኛ በቀሉን በፍቅር ቀየረን መነጽር ነውኛ አፈቀርኳት ብዬ ደፍሬ ነገርኩት ላባቴ እዚህ ላይ አበቃ የኔ ዓለም ደም መላሽነት መፎከር መተኮሱም ይቅር ሁሉንም ሻልኮት ባንቺ ፍቅር ምን ያለ እኛ ስላወቅ ነው በቀሉን በፍቅር አደረግነው ምክንያት ነው የመግባባትን ጣም መላለው ፍቅር መላለው ከኛው ጋር ይባባሉ ይቅር ሰላም ነው በእኛ ዘመን ፈላል ታርከነ አደራ እንዳይደገም ስህተት ነው የሰራነው ጥላቻው ድል እያተረፈ አይበቅም በትውልድ ካለ ታርከነ አደራ እንዳይደገም ስህተት ነው የሰራነው ጥላቻው ድል እያተረፈ አይበቅም በትውልድ